hello ጤና ይስጥልን ቤተሰቤት
ጤና ይስጥልኝ አለን አለን ሰላም ነው
ብር ወጭ አድርጌ ነበርና ብሎ እንዳረኩት ወስዶ አድርገ ነው አዎ
በደወልክበት ቁጥር
አዎ አዎ
ስንት ብር ነው ስምንት ሺህ
ዛሬ ነው አሁን ነው አካባቢ
hello
አቤት
እሺ approved አድርጌልሃለሁ እሺ ትንሽ ጠብቀውና ይገባል
እሺ እሺ ደወሉን አመሰግናለን መልካም ምሽት እሺ